ሰላም ጤና ይስጥልኝ።
Hello
እንዴት አደሩ?
እግዚአብሔር ይመስገን።
አሜን፣ እግዚአብሔር ይመስገን።
አምስት VIP ፈልጌ ነበረ።
አምስት VIP።
አዎ እሺ፣ ይቻላል።
የት ልምጣት? የት ትኬት ልውሰድ?
ትኬትን ቦሌ ደንበል አበሮች ህንፃ ላይም አለን፣ ኢንተርኮንቲኔንታልን የቀረበው ላይ መምጣት ይችላሉ።
አሁን ትኬትን ሰጡኛላችሁ ብመጣ
ደረሰኝ ነው የምንሰጠው፣ የምን ደረሰኝ?
የቆረጡበትን።
ከዛ እንድ በደረሰኝ ነው የምገባው?
የዕለት ዕለት ደግሞ ትኬት እንሰጣለን እኛ።
ስልካችሁ አይሰራም።
ይቅርታ በጣም
ምንም ስልክ አስቀምጣችኋል፣ short code አስቀምጣችኋል፣ አንዱም አይሰራም።
ይቅርታ በጣም ነው።
በጣም ነው የምታናደዱት። ለማንኛውም ይሄ ጥሩ ስራ አይደለም፣ ውሸት እየሰራ ያለው ንገሪው እንጂ ብለሽ ይቅርታ እናት፣ ባልነግሪው እኔ እነግረዋለሁ።
ይቅርታ በጣም
አመሰግናለሁ።